ጤና ይስጥልን ቤተሰብ
cashout ፈልጌ ነበረ በስልክ ወደ ጋር
ምን አልከኝ?
cashout ፈልጌ ነበረ።
cashout አዎ በስንት እንደወደቀ ለማወቅ።
እሺ with cashier code እሺ።
ንገረኝና እሺ አስራ ሶስት ስልሳ ስድስት እሺ አስራ ሶስት ስልሳ ስድስት ዜሮ ዘጠኝ ስልሳ አንድ
ተበልቷል።
አንድ ሌላ ልንገረው።
እሺ አራት ጨዋታዎች ወድቀዋል። እሺ ወንድሜ በዚህ ጨዋ- ስኬት ላይ
እሺ እዚህ ላይ ሌላ ልንገርሽ።
እሺ
እሺ አስራ ሶስት ስልሳ አምስት እሺ ዜሮ አራት ዜሮ ሁለት
ይሄም በአምስት እሺ
በአምስት አዎ በአምስት ጨዋታዎች ነው የወደቀው።
እሺ፣ አመሰግናለሁ።
ሌላ አለክ?
ሌላ እንኳን ሌላ እስኪ ልንገርሽ፣ ግን ያው ተመሳሳይ ነው። በአንድ እንደወደቀ ነው ማለት ነው። ግን okay፣ አንድ ምናልባት አይነት ጨዋታዎች ሁለት ናቸው።
እንደወደቀ ልንገርሽ፣ እሺ ይለያያል። ለማንኛውም አስራ ሶስት ስልሳ አንድ እሺ
ሰባ አምስት ዘጠና ስድስት
ዘጠና ስድስት አዎ
ይሄም እንደዛው ነው። እሺ ልክ ነው።
በስንት በአምስት
እሺ፣ በስድስት ይቅርታ፣ በስድስት ጨዋታ ነው። እሺ እሺ፣ እሺ ወንድሜ መልካም ቀን።
እሺ